ሰማልባ
ሄሎ ጠናስተንን
አብረስትልን ፋንታሲ አይቼ ነበር መኪና
ምላሉ ያባት ምላሉ አይሆንዳይ ሳንታፊ
እንዳይ ሳንታፊ
ሁለት ሺህ ስድስት ነው ምናምን ሞዴል አካባቢ ቢ አርባ ሰባት ሞዴል
እ እ
ቢ አርባ ሰባት አረም ታርጋ
እ፣ ታርጋው አይታይም የአርባ ሰባት መሰለኝ አዎ እ እ፣ ቁጥር silver ነገር ነው። እሺ ቁጥር ስድስት
ዜሮ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዜሮ
ሰማንያ ሰባት አስራ አንድ ሶስት ነጥብ ሁለት ነው ዋጋው እ እ፣ ዋጋው ሶስት ነጥብ ሁለት ነው
እሺ ሰማንያ ሰባት
አስራ አንድ
አስራ አንድ እሺ እሺ